Hello hello ጤና ይስጥልኝ Best Bet
ሰላም እግዚአብሔር ይመስገን። ምን እንርዳ?
እንትን አድ- አ- አዲስ አዲስ ቤት ል- ልከፍት ፈልጌ ነበር።
ሱቅ ነው?
አ?
ሱቅ- ሱቅ agent ለመሆን ነው ወይስ በስልክክ ነው?
በስልኬ
በስልክህ
አዎ፣ በእኔ እሺ፣ ስልክ አሁን አዲስ በምነግር ቁጥር ቴሌግራም ላይ hi በልኝና step ኦቹን ልላክልክ።
በቴሌግራም ሄሎ ሄሎ።
አሁን በምነግር ቁጥር በቴሌግራም ይሰማል።
አዎ፣ ይሰማኛል።
እሺ- እሺ አሁን በምነግር ቁጥር ቴሌግራም ላይ hi በለኝና step ኦቹን እልክልሃለሁ።
እንትን እኮ ነው ዜሮ ዘጠኝ የ- እ?
ያ አዲስ አዲስ ቪቢ እንደ ሆል ስፖርት ነገር ልጫወት ፈልጌ ነበር።
እኮ በስልክክ አይደለም
አዎ፣ ስልኬ ነው።
እኮ ቤት ቤት ላይ ሬጂስተር መጀመሪያ ማድረግ አለብክ።
አሀ፣ እሺ ን- ንገሪኝ።
ከዛ ነው ሬጂስተር ካረክ ሳይኒን ካረክ በኋላ ነው ከዛ በኋላ መጫወትም ምንም ማድረግ የምትችለው ማለት ነው። ለዛውም በምነ- የምነግርህን ቁጥር ያዘውና እዛ ላይ ሀይ ሀይ ትለኛለህ፣ እኔ እንትን እልሃለሁ።
እሺ፣ እሺ ንገሪኝ። እሺ፣ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት
አርባ አራት ዜሮ አርባ አራት
ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አዎ።
እሺ አብቴ።